እሰራለሁ።
ሄሎ ሄሎ አቤት ሰላም ጤና ይስጥልኝ።
ጤና ይስጥልኝ እግዚአብሔር ይመስገን።
ቃል ኪዳን እባላለሁ። የምደውልልዎ ከግሎሪ real estate ነው።
እሺ የንግድ ሱቆችና መኖሪያ አፓርትመንቶችን እየሸጥን እንገኛለን እና ምናልባት መግዛት ሀሳቡ ካሉት መረጃ ሊሰጡት ነበር።
አይ፣ ያን እንኳ ምንም ሀሳብ የለኝም በአሁኑ ሰዓት።
እሺ ምናልባት ሌላ የሚፈልግ ካለ ይደውሉልኝ።
ደውዬ ነው ስልክሽ?
እሺ አዎ አዎ አዎ እሺ ይችላሉ። እሺ አመሰግናለሁ።
ምንም አይደለም።
እሺ